ሄሎ ሄሎ።
ጤና ቤት ቤት ራሄል ነኝ። በኮም ልርዳው?
ብሩ ሊደራል ቴስት ነው አልገባልኝ። ከደቂቃዎች በፊት እሺ አንድ የቤት ቤት ጥረህ ንገረኝና ቼክ ላድርግልህ።
0909 እሺ 59 እሺ 91 ዘጠና አንድ 63 ስልሳ ሶስት 63 63 አምስት ሺህ ብር እሺ እሺ አንድ የመስመር ላይ ጠብቀኝ እሺ።
እሺ እነሱ ግን ጤነኛ አይደሉም እንዴ ይሰሙ ሰዎች ጤነኛ አይደሉም ብር ማተም ነው የሚችሉት ድሮ ወደ ቴሌብር ነው አይደለ?
አዎ አዎ እሺ እሺ አሁን check አድርገው እሺ ገብቶልሃል።
እሺ እሺ እሺ ስለደወልክ እናመሰግናለን። መልካም ምሽት።
እሺ አመሰግናለሁ